ጤና ይስጥልኝ አሪፌ። እኔ ባኮት የምንረዳው
እ
ጤና ይስጥልኝ አሪፌ። ዳዊት ነኝ ባኮት የምንረዳው።
አጥሮ ስጥልኝ
አቤት ባኮት የምንረዳው።
ሰላም ነሻ?
እግዚአብሔር ይመስገን። እባኮት የምንረዳው
አይ መስመሩ ተገሩን ማለት
የ- ይሄ መስመር አሪፍ Pay
እ
ነው። ባኮት የምንረዳው
ምን አልከኝ?
ይሄ የደወሉት ወደ አሪፍ Pay ነው። ዳዊት ነኝ ባኮት የምንረዳው።
አሀ እሺ፣ እሺ፣ ያው ችግር የለው።
እሺ መልካም ምሽት ይሁንልዎት።
መልካም ምሽት። good night።